ጤና ይስጥልን ደንበኛ ከዚህ በፊት ነው የምንደውለው አሁን ደውሎ ተቋርጦ ነበረ። መስመር ላይ ኖት?
ሄሎ
መስመር ላይ ኖት? እንደምችን ይሰማለዋል።
እሺ፣ አሁን ደውሎ ተቋርጦቦት ነበረ።
አ፣
እሺ፣ ተጂ ምኑ ጋር ነው ቤቶት?
ከዚህ የኦሮሚያ ባንክ አጠገብ
እሺ፣ ስለዚህ የጠርሙስ ፍሪጆት ነው አይደለ? እያቀዘቀዘ አይደለም?
አ አ
እሺ፣ ደንበኛችን ጥያቄው ተመዝግበን ወደ ጥገና ክፍል አስተላልፈንልዎታል። ሌላ ምረዳውስ ነገር አለ?
ሌላ የለም በቃ።
እሺ፣ ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።